Hello? Hello?
ሄሎ ሰላም ጤና ይስጥልኝ ምስል ሰላም ነው።
ሰላም
ዲፖዚት አርግቼዎች ከቻፓ እስካሁን አልገባኝም።
መቼ ነው?
የቅል ሀያ ዘጠኝ በፈረንጅ ነው። አርብ ዕለት ቀን
ኦኬ እሺ እ ንገረኝ ስልክህን።
ያ- የቤስት ቢቱን ወይ የ- ያው እሺ፣ የቤት ከፊል- ቤቱ አ- ዘጠና አስራ አምስት ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ዜሮ ዜሮ እሺ
ስልሳ ሰባት እ ስልሳ ሰባት ስልሳ ሰባት ዜሮ ስድስት ዜሮ ስድስት ከሲቢ ነበረ እ፣ እንትን ያልኩ ዲፖዚት ያልኩ አዎ በሳንቲም ፔይ ነው አይደል?
አ?
በሳንቲም ፔይ አይ በቻፓ okay በቻፓ ነው።
አ።
አንዴ ይቅርታ ጠብቀኝ።
አ? እርሲ፣
ስንት ብር ነበር?
አ?
ስንት ብር ነበር?
ሶስት ሶስት መቶ መቶ ብር።
አ።
በቃ እሺ ለቻፓ ላሳውቅልህ አባቴ፣ አ?
ለቻፓ ላሳውቅልህ። text message ኡን ቴሌግራም ላይ ትልክኛለህ?
አዎ ልክልሻለሁ፣ አሁን ልክልሻለሁ።
በቃ እሺ ላክልኝና ለቻፓ ላሳውቅልህ።
እሺ እሺ